ሀሎ hello ጤና ይስጥልኝ።
አ- አብሮ ይስጥልን።
ከፊሊንግስ ሆምስ ነበር የደወልኩሎት። እንዴት ነው?
አ- አ?
ከፊሊንግስ ሆምስ ነበር የደወልኩሎት። ሰላም ነው?
እሺ አ።
አዎ፣ እንዴት ነው? ጨረሱ? የባለፈው እንትን አይ፣ ያለ connection ስለተቋረጠብን ድንገት ቦታው እ፣ ጥሩ ስላልሆነ connection ተቋረጠ። ፎርሙን ለውልኝ ነበረ እሺ፣ ቴሌግራም ላይ ለእሱ መልሼ ለመላክ connection ተቋርጧል እኛ ጋር አሁን አዎ።
እና ነገ ምናምን ወደ አዲስ አበባ ስለምወጣ እንትን ለዋለሁ ብዬ ነው።
በቃ እሺ። አይ ቼክ ልበሽ ብዬ ነው።
እሺ፣ እሺ፣ እሺ